ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
Memories mini market ነው።
አዎ ከአሪፍ ፔ ነው የምደውልሎት። ኢክራም አሪፍ ፔ?
እባላለሁ። ከአሪፍ ፔ ነው ምን?
የምደውልሎት። ኢክራም እባላለሁ።
እሺ እ፣ ለረዥም ጊዜ transaction እያደረጉ አይደለም። በአሪፍ POS machine ያጋጠማችሁ ችግር አለ?
አይ ያጋጠመን ችግር የለም ግን በሰሞኑ ትንሽ ተ- ትንሽ ተጠቅመን አልነበረ መሰለኝ አዎ። አይ እንጠቀማለን።
ፖስ ማሽኑ እንጠቀመው።
ላይ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አዎ እሺ ችግር የለም ምንም አላጋጠመም።
እሺ፣ ማንኛውም በቅርብ- ችግር ካጋጠም ማንኛውም ችግር ካጋጠማችሁ ዘጠና ሶስት ዘጠና አምስት ላይ ደውላችሁ እርዳታ ማግኘት ትችላላችሁ። መልካም ቀን።